የለውጤና ቤት አቡነ ይስጥልን። ሁለት ጊዜ ሶስት ሶስት መቶ ብር ዊዝድሮ አድርግቼ አየር ላይ ቀረብኝ።
አሁን በደወልክበት ቁጥር ነው ቤት ቤት የምትጠቀመው?
አ
ሶስት ሶስት መቶ ብር ሁለት ጊዜ ነው አይደለ? በቻፓ በቻፓ ነው። confirm አድርጌልህ። አዎ ወደ ቴሌ ብር ነው አይደለ? ሁለቱ ሁለቱም ወደ ቴሌ ብር ነው።
እሺ፣ አንዴ ጠብቀኝ።
እሺ።
confirm አድርጌልሃለሁ።
አይ፣ እሺ፣ ትንሽ ቆይታ check አድርገው።
አይ፣ እሺ፣ አመሰግናለሁ።
እሺ